ከምንርዳ
ሰላም ነው ናት ወገኖችን
አለን። ቅዳሜ ዕለት ማታ ላይ እሺ በቴሌ ብር አውጥቼ አልለቀቀልኝም።
እሺ አንድ የቤት ቤት ቁጥርህ ንገረኝና check ላድርግልህ እስኪ የምን ቤት ቤት የምትጠቀምበትን ስልክ ቁጥር ስልክ ዜሮ ዘጠኝ አስራ አንድ እሺ ስልሳ ሰባት ሀምሳ አራት አስራ አምስት
ስንት ብር ነው
አንድ ሺ አምስት መቶ እና ሁለት ሺ አምስት መቶ ለየብቻ ማለት ነው እሺ አዎ እሺ አንድ የምስመር ላይ ጠብቀኝ እሺ
ቤቢ እንዴት ነሽ ወደ ቴሌብር ነው አይደለ አዎ እሺ አንድ ሺህ አምስት መቶ አግኝቻለሁ አንዴ ጠብቀኝ ያኛውን እሺ
እሺ ይኸው እሱንም አግኝቻለሁ የእኛን approval ይፈልግ ስለነበረ ነው እሺ ይኸው approve አድርጌልህ ገብቶልሃል check አድርገው ወደ ቴሌ ነው ወደ ወደ ቴሌብር ወደ ቴሌብር እሺ እናት እሺ ስለደወልክ እናመሰግናለን መልካም ቀን እሺ እሺ